ሄሎ ኔ እንደገለጽ ሱሪ እሺ፣ ጎኑ ላይ ኪስ ያለው ነው። ጎኑ ላይ ኪስ ያለው ነው። ጉልበቱ ጋር ጅንስ ሱሪ። እሺ፣ ኮዱን ነቢ ሀያ አንድ ሶስት ሰባ አራት እሺ፣ እሺ። ስሙ ማለት ነው የለም። እሺ፣ ለምለም ለምለማ አሁን ሄሎ፣ ይስማ ለምለም የት አካባቢ ነው የምትገኘው? አድራሻሽ?
ስሪ ስሎ ግን እንዲህ ነው አፋፈሩ። ዲሊቨሪ ስለኩ እንካባለና እንትናገኛል መራውን እሺ፣ ስድስት ኪሎ አዲስ አበባ ውስጥ ነው ናው ያለሽበት ቦታ ድረስ ሞተረኛ በነጻ ዲሊቨሪ ነው። በዲሊቨሪ አማካኝነት ያለሽበት ድረስ ይመጣልሻል። ካየሽው በኋላ እቃውን አይተሽው የምትከፍይው አይቶ ነው የምከፍለው።
አይተሽው አይተሽው አሁን ልክ እጅሽ ከደረሰ በኋላ ነው የምትከፍይው።
እ፣ ስለዚህ እንደ ዋራ መሰከይት ዋጋ ከዛ በፊት ካየሽው ዋጋ ነው። ነገ ለበር ለምን ለጠረሻ መልሰን ራሳችን ደውለን እ፣ ያለሽበት ማድረሻ በትክክል ደውለን እናውቅሻለን፣ እንጠይቃለን።
እሺ አባ እሺ፣ እናመሰግናለን።